ጤና ይስጥልኝ ልስፖርት ነው ባኮምለዳው
ማለት ነው ቨርቹዋል ጌም ላይ እሺ
ሁሉ ስፖርት ላይ ብዙ ጊዜ ኳስ ምናምን ያሉ ሌሎች እንደ ሌሎቹ ቤቲንግ የሚያጫወት ፍሩት ምናምን ይሄ
ድምፆ ትርቋል
አይ ሁሉ ስፖርት ላይ ቨርቹዋል ጌም
ቨርቹዋል ጌም ምን
ምናምን ያያ ያገኘሁት hello እየተቆራረጠ ስለሆነ እየሰማሁት አይደለም virtual የሚሉት ብቻ ነው የሚሰማኝ virtual game ላይ ያለው ኳስ ብቻ ነው ያገኘሁት። ሌሎች game አላልም እንደ ሁሉ ስፖርት ላይ
virtual ላይ ነው አዎ፣ ማለት አዎ፣ virtual ፊት እኮ አለ። virtual ላይ የተለያዩ ጨዋታዎች አሉ። ፈረስ አለ፣ V-League okay።
የሚባል አለ፣ jump ፈረሶች ደግሞ jump ሲያደርጉ አለ
ኦኬ እና ዝ- መጫወት ይችላሉ። የተለያዩ game ኦች አሉ virtual የሚለውን ሲጫን
okay። ስለዚህ ከአምስት ብር ጀምሮ ነው ያለው
ከአምስት ብር
ኦ፣ እንትን ያለው መመደቢያ ከዛ ግን የሚያጫውቱበት
አዎ መጫወት ይችላሉ።
እሺ እሺ